አሁን
አረግ ነኝ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አሁን ደውዬ ነበረ።
እሺ እንትን ነው ያዋራሁሽ እንትኑ አልመጣ ስፒን አልመጣልኝ ቲቪ ላይ ብዬ አ- እስፒን አልመጣልኝ ቲቪ ላይ እ፣ ለብሩክ ነገርሽለታ
አልመጣም እየተስተካከለልኝ
ስፒኑ።
የኔ ዴስክ ትልክና ታስተካክልልሃለች
ኦኬ አ- እዚህ ቲቪው ላይ ነው አልመጣ ያለኝ እኮ እኮ ተ- ታስተካክልልሃለች።
ወይ በቲቪ ወር ማስተካ በአዲ በምንድን ነው አዲስ ክሎ ምናምን በሚል እንትን ነው የምታስተካክሉት ወይስ ቆይ እኔ ቆይ መኖር አለብን?
ቆይ አንዴ። ሌላው ቪዲዮ ሄሎ ሌላው ቪዲዮ ሄሎ አቤት ሰማለሁ ጂ አዎ፣ መታለች እና ነግሬያታለሁ። ኤኒ ዲስኩ ላክልን። እሺ ስልክ ስለያዘች ነው ያላገናኘው። ትገባበታለች AnyDesk ዋናው እንትን ላይ እኮ ነው ያለው።
እኮ የቲቪው ላይ ስትከፍተው ቲቪው ላይ እኮ AnyDesk ይመጣል አይደል?
እሺ AnyDesk ላክልሽ።
አዎ address ኡን ቴሌግራም ላይ ላክልን።
እሺ